አስራ አንድ ቤት አንድ ቤት ደግሞ ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። Flintstone Homes ነው የደወሉት አሁን የምለውደውት።
okay። አይ አክሲዮን ዋጋ ለማወቅ ነበር።
አዎ የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር ነው። እ፣ በትንሹ ደግሞ መግዛት የሚችሉ ከሰባ አምስት ሺህ ብር ጀምሮ ነው።
okay።
የት አካባቢ ነው ተወሰው?
አይ እኔ አሁን ያለሁት ቁጥር አካባቢ ነው።
አዎ ታዲያ ለምን ቢሮ ቢሉ እኮ ሙሉ መረጃውን ያገኛሉ። የጽሁፍ መረጃ ስላለ እ፣ እ፣ እሱን ሞ- ወስደው በደንብ ማየት ማጤን ይችላል። ከዛ ያው ለውሳኔ ይረዳውታል።
እ፣ ወይም እ፣ ደግሞ የት እሱ ቢሮ- busy እ ምን አሉኝ?
የት ጋር ነው ቢሮ?
ልደታ ቦሌ ገበያ አለ። የትኛው ይመችዎታል? ሰው
እ፣ አይ በሚቀርበው
አዎ፣ አይ ምናልባት እ፣ busy ከሆኑ በየቦታው የሽያጭ አማካሪዎች ስላሉ እ፣ እነሱን አንድ አፍታ አግኝተው መረጃውን ሰጥቶት እንት- ያው ለመግዛት ከፈለጉ ቢሮ መምጣት ይችላሉ።
እሺ አለ።
እንደዛ እናድርግ።
እሺ አይ ያለውን እንትኑን ምን አሉኝ?
ያለውን ሙሉ መረጃውን እንትን ስለማጥበቅ እኮ ያው እንትን ልበልሎት እ፣ ሰው እ፣ ያሉበት አካባቢ ጉድ ሾላ ነው ያሉኝ።
ጉርድ ሾላ ነው እኔ ያለሁትም አዎ እኮ ቅርብም ስለሆነ
እኮ እ፣ አካባቢ እ፣ ስንት ሰዓት ይመችዎታል?
እ፣ ስንት ሰዓት ይመችዎታል? አሉ እዛ አካባቢ ያቀ- አንድ ሀፍታ ያቀብሎታል መረጃውን።
አ፣ ወይ እንትን አለ የት አካባቢ ነው አሁን እዚህ ለጉርድ ሾላ ቅርብ የሆነ እንትን ያለ
እ፣ ቢሮ ነው አ፣ ቢሮ ያው ቦሌና ገርጂ ነው። ያው እ፣ ምናልባት እ፣ ገርጂ ይመቾት ይመስ- የሚመቾት ይመስለኛል።
አይ ወደ ገርጂ እንኳን ቦሌ በቃ ሂጄ ቢሮ እንትን እላለሁ።
እሺ፣ መቼ ይመጣሉ?
አይ ያው በሰዓቴን አመሳስል
አዎ፣ እሺ ከይቅርታ ጋር ስሞትም አልበል
ስሜ መላክ
መላክ መረጃውን ከየት ነበር ያገኙት?
ይሄ ነው። አይ እንትን ነው ሚዲያ ላይ ለሀገር ነበርኩ።
አ ቲቪ ላይ ነው።
አ፣
እሺ እንትን
ያው እንትን እሱ መምጣት ካልቻሉ በየቦታው ስላሉ ችግር የለም። እሱንም እንትን ማለት ስለምንችል
ችግር የለውም። እንትን እላለሁ።
ስለደውል እናመሰግናለን።
እሺ።